ሄሎ አቤት
ሄሎ፣ ጤና ይስጥልኝ። ሜትሮፖሊ ናችሁ?
አ
ጭቃ ነበር የምደውለው። ሎዛ እባላለሁ። የእርስዎን ስም አልበል ከአሪፍ ፔ አሪፍ ፖስት አሪፍ ከአሪፍ ፖስት።
ሰላም ናችሁ? እኔ አዎ፣ ኢትዮጵ ይባላለሁ።
እግዚአብሔር ይመስገን። እሺ፣ ማን አሉኝ? ስሞትን ይቅርታ።
ኢትዮጵ ኢትዮጵ
ኢትዮጵ። እሺ፣ ለሀያ ቀን ምንም አይነት ትራንዛክሽን አልፈጸሙም ነበረ በኩሱ ችግር ያጋጥለ ሄሎ።
ደውሎ ነበረ የሆነ ቪዝብል ነገር አይደለም። ምስኬር ሆን ድምፅ ይቆራረጣል።
ነው ምንም ማድረግ አልችልም። ይቅርታ አይሰማም።
እ፣ አሁን አሁን ይሰማል ደንበኛችን። ምን አሉኝ?
እ፣ ደውለን ነበረ ስኬር ሞ ይሄ እስክ ምንድን ነው የሚባለው ፊቱ ዲስፕሌው መመሰዝ ባህሪ ያለው እና በዛ ምክንያት ደውለን ነበረ እናንተ ጋር እኔ ሳልሆን ልጆቹ ደውለው ነበረ።
እሺ፣ ዲስፕሌዩ የምን- ምን አለው አሉኝ ደንበኛችን። ይቅርታ invisible አይደለም የሆነ የመ- ምንድን ነው የሚባለው የመጥፋት አይነት ነገር አላለ
አዎ፣ በተደጋጋሚ ነው የሚጠፋው።
አ በተደጋጋሚ አይደለም እንደዛ አሉኝ። ደውሉ አልኳቸው። ደውለው ነበር አሳውቀዋል። እናንተ ጋር በሆነ ቁጥር አለ እሺ።
አይደል የሰጣችሁ
አዎ በዛ ምክንያትና ወረቀቱ ደግሞ አልነበራቸውም። ወረቀቱን እንትን አድርገነዋል፣ አስተካክለናል። ይሄ ግን ችግር ነበረው።
እሺ። ስለዚህ ምንም አያሳይም screen ኡ ላይ ማለት ነው።
no no ያሳያል። ኢም- እንዴት ነው ብዬ ልም- ድምቅ ብሎ አይታይም። የመፍሰስ ባህሪ ነው ያለው። አዎ አዎ።
እሺ እና ያ ነው ያለው ሁኔታ። ሌላ ደግሞ ወረቀቱ ካለም ወረቀቱን አብራችሁ ብታመጡልን ደስ ይለኛል። የኛ የ cashier ኡ ሰፋ ያለ ስለሆነ ማለት ነው።
እሺ። እ፣ ወረቀትም የለውም። ወረቀትም እንዲመጣ አዎ።
ይፈልጋሉ።
maybe አዎ፣ ወረቀቱም የራሱ የሆነ ካልሆነ compatible ካልሆነ maybe የራሱ ችግር ያመጣ ከሆነ አላወቅኩም። እኔ እንጃ እሺ። አይ አብሮት የሚኖረው ወረቀት የራሱ ነው፣ ግን አልቆ ከሆነ አልቋል አልቋል አልቆ የሆነ ወረቀት ቆርጦ ነው የከተታው። የራሱ የለንም ትንሽዬ size አይደለች።
አዎ አዎ።
አዎ፣ አዎ።
እሺ በዛ እሺ።
ምክንያት ደንበኛችን የለኝም። እሺ እሺ ደንበኛችን እ፣ ባጋጠመው ችግር ይቅርታ እንጠይቃለን። በቻለውም እ፣ ፍጥነት fi- እንትን የምናደርገው ነው fix የምናደርገው ይሆናል።
international card አይቀበልም አይደለ? ብዙዎች እህ።
አሁን እሱን ነው የሚጠይቁኝ። international card እየጠየቁኝ ነው። አይቀበልም። እሱ ለምንድን ነው? አይ ያው አሁን ኢንተርናሽናል ፈረንጆች ይህ የፈረንጆቹ POS አዎ።
ታች ወርዳ ያወጣሉ ከ ATM ላይ። ይሄኛው ግን አይቀበልም።
እሺ።
አሁን አንድም international card አልቀበል አሉት።
አዎ አይቀበልም። ሞክረነዋል።
አይ ይቀበላል። እ፣
ይቀ- ይቀበላል።
master Mastercard ነው አልቀበልም ያሉት።
አዎ Mastercard የውጮቹ ነው አዎ
እሱ እሺ እሺ እሱ አሁን ታች ወርደው እኛ morning ላይ ስለሆነ አዎ።
ከ ATM አውጥተው የሚሰጡኝ ቢቀበል ግን ጥሩ ነበረ። እኔ እንጂ አሁን እሱ አሳር እንዴት እንደሆነ እ፣ የሚያሳዩት message ምንድን ነው? አልቀበልም ሲል ደንበኛቸው።
እውነት በእርግጠኝነት አላውቀውም። መጠየቅ አለብን ልጆቹን እሺ እሺ እሱን አዎ።
አረጋግጠው እነዛ የሚሰሩትን እ፣ ልጆች ዘጠና በእርግጠኝነት ዘጠና ሶስት ዘጠና አምስት ይደውሉልን። እሺ ዘጠና ሶስት ዘጠና አምስት አዎ እሱን ምን እንደሚያሳዩት screen ኑ ላይ አረጋግጠው ይደውሉልን።
እሺ፣ ስልክ እሺ።
ይሄንን ሊያዝ፣ በዚህ ስልክ ብደውል ደጋሚ ያገኙታለሁ።
አዎ አዎ ያገኙኛል።
እሺ ደግኛችን እናመሰግናለን። መልካም ቀን።
አመሰግን በሽቻ እሺ ቻው።